hello
ወይ ሰላም ነው እናት?
እግዚአብሔር ይመስገን።
እንትን አክሲዮን ሽያጭ ሰምቼ ነበር።
አዎ አዎ ጀምረናል።
አ?
አዎ ጀምረናል።
አ፣ በትንሹ በትንሹ ሀያ ነው።
አዎ አዎ አሁን ስምና ስልክ ነው እየመዘገብን ያለ ነው።
okay እ፣ እንደውሎታለን ሐምሌ አንድ ላይ።
እሺ።
እሺ ስሞትም አልበል
ስም አወክል
አወክ።
አቡበከር አቡበከር እሺ አቡበከር። እሺ እንደውሎታለን። ስልኮት አርባ አራት ቤት ነው አይደል?
አ እሺ እሺ እንደውሎታለን።